hello ጤና ይስጥልኝ ጠብታ አምቡላንስ ትዕግስት ነኝ እባክዎ ምን ልርዳዎ?
አብሮ ይስጥልን። ጥሪ ማሳመሪያ ለማቋረጥ ፈልጌ ነው።
እ ይሄ የአምቡላንስ አገልግሎት መስጫ ድርጅት ነው እሺ
እ ቴል- ቴሌ አይደለም
ጥሪ ማሳመሪያ ለማቋረጥ ማማ ተነክቶ ነው
እ ዘጠኝ ዘጠና አራት ደውለዋል እ
እስኪ እዛ ደውለው ይሞክሩ እሺ ይሄ የህክምና transportation መስጫ አገልግሎት ነው
እሺ እዛ ደውልት ስታናግሬ ማንን ነው የምነካው?
እ እሱን አጥ- መመሪያ አለ በዛ መሰረት ይሄዱ ይሄ የአምቡላንስ አገልግሎት ድርጅት ነው
እሺ እሺ እናመሰግናለን
እሺ አመሰግናለሁ።